reach approve አድርጊበት። እግዚአብሔር ነው አድርጊለት። አሁን
hello፣ hello፣ ሀብታሙ እንዴት ነህ? ሰላም ነው?
ሰላም ነው?
አለን አለን። ከቤስት ቤት ነው የምደውልልህ።
አዎ፣ ወይ እንትን ምንድን ነበረ እኔ የምልህ በፊት አስራ ዘጠኝ ሺህ ብር ነበረብህ አይደለ?
አዎ፣ እሱን እኮ እንትን ብዬ አዘ- ዘግቼው ነበር እኮ ከእንደገና አዲስ ከፍቼ አልከፍም።
መቼ ነው ከፍለሃል? እሱን ጨርሰሃል? ሙሉ ብሩን እሱ ሙሉን አዎ፣ ከፍዬ እ፣ ሙሉ አስራ ዘጠኝ ሺህ ምናምን ብሩን ተቆራጭ አድርገው ሰላሳ አምስት ሺህ ላይ መለሰ።
ከአስያዝከው ላይ ማለት ነው አይደለ?
አዎ፣ አዎ።
ስለዚህ አሁን ድጋሚ ማስያዣ ከፍለሃል?
ድጋሚ ደግሞ አዎ፣ ሰላሳ አምስት ሺህን ከፍዬ ከፋይናንሶቹ ጋር አውርቼ ከፍዬ እንትን ብያለሁ።
በቃ ስለዚህ shop ኡን on እናድርግልህ ማለት ነው የነበረውን shop
አዎ፣ okay። የነበረውን on ማድረግ ይቻላል።
እዛው ራሱን ችግር መክፈት ስለምንችል እዛው ላይ ማድረግ እንስ- ይቻላል። ያን አዎ ማለት ነው።
መክፈት እንችላለን። ራሱን እንከፍተዋለን። password reset አድርገን እንልክልሃለን። ከፈለግ ችግር የለውም።
በቃ እሺ። አሁን password ኡ reset አድርገታችሁ ላክልኝ።
በቃ ያው እልክልሃለሁ። እሱ reset አድርጌ እሺ፣ እሺ፣ እሺ።
እሺ እሺ